Hello ጤና ይስጥልኝ ቺፕቺፕ።
ጤና ይስጥልን አባ እንዴት ነህ?
እግዚአብሔር ይመስገን እንደምን ዋሉ?
እቃ አዘን ነበርና ጥቅል ጎመን አዘን አልመጣለንም።
ስልክ ቁጥሮትን ይንገሩኝ አንዴ።
የዘጠኝ አስራ አንድ እሺ አምሳ አንድ እሺ አስራ ስምንት እሺ። ሰማንያ ስንት መቼ ነው ያዘዙት?
ከአምስት ቀን ምናምን በፊት
fail አድርጓል እኮ ደንበኛችን። እ, ጥቅል ጎመን በሀያ ሰባት ነው ያዘዙት። እ, March ሀያ ሰባት እም፣ በፊት March ሀያ ሰባት ነው ያዘዙት። fail አድርጓል።
fail አድርጓል።
አዎ fail አድርጎ እ, የሶስት ሰላሳ ስድስት ብር refund አልተደረገለትም።
ሰላሳ ስድስት ብር አልተደረገልኝም።
በሀያ ሰባት አካባቢ ሰላሳ ስድስት ብር አልተመለሰለትም።
እንጃ አልተመለሰልኝም። አዎ፣ Okay check ያድርጉ። እኔም አስተላልፍለታለሁ።
እሺ እሺ እሺ እሺ። በሀያ ሰባት ያዘዙት fail አድርጓል። Check እሺ።
ያድርጉ። እ፣ ሰላሳ ስድስት ብር ገብቶሎት ከሆነ ወደ ቴሌብሮት
Okay፣ እሺ እኔም እዚህ አስ- እዚህ check አስደርግሎታለሁ። እሺ እሺ